hello እማዬ፣ አቤት።
ወዬ አገኘሻት?
ማንን?
ቅድም የሰጠሁሽ ስልክ ቁጥር
አዎ፣ እንትኑ ነው የማሽኑ።
እም፣ አዎ፣ አገኘኋትና ከአንድ ሰዓት በኋላ ደውሎ አለችኝ።
ነገ
አይ አሁን።
በቃ እሺ፣ እሺ፣ በጣም አመሰግናለሁ ውዲት።
እሺ ናት።
እሺ፣ እሺ።
ቁጥርሽን ትነግሪኛለሽ?
ዜሮ ዘጠኝ አስራ አንድ ምን ቁጥር?
ስፔሊንጉ- ስፔሊንጉን የምኑን?
የማሽኑን እሺ፣ ቆይ አንዴ ጠብቂኝ እሺ።
እናምጣ። ፒኤም አይውን ነው አይደል ውዲት?
እም፣ እም።
እሺ ወርቅ ፒኤም አይ የማሽናችን የሆኗል። እ፣ እሺ ፒኤም አይ ፒኤም ኤ በቃ እሺ፣ በቃ ፒ ኤም ኤ ኤም እ፣ ዜሮ ዜሮ እ፣ ሀያ ሁለት ሀያ ሁለት ሀምሳ ሁለት ሀምሳ ሁለት ሀያ ሁለት ሀምሳ ሁለት P M A ማለት ነው።
PMA P for ፖሚ P M A ዜሮ ዜሮ ሀያ ሁለት ሀምሳ ሁለት የሳ እሺ እማዬ እሺ thank you ውዲት እሺ እሺ